ጤና ይስጥልኝ ምን ልታዘዝ? ስለዚህ
አገልግሎቱን ለማቋረጥ ብዬ እምቢ አለኝ።
አንድ የመስመር ላይ ጠብቁኝና system ላይ ላይ ያላችሁ
አቤት ቆይ አንድ የመስመር ላይ ጠብቁኝ። እሺ እ ግንኙነቱን አቋርጫለሁ።
እሺ፣
hello
አቤት እየተማ ተቋርጦ ይወጣል።
እሺ thank You're welcome.